ጤና ይስጥልኝ። አቤት አቤት hello
አቤት፣ አይሰማም? ሰላም ነው?
አይሰማዎትም?
ይሰማኛል ይሰማኛል።
ምን ልርዳዎት?
አ እዚህ ከምኒልክ ነበር የደወልነው እና እሺ
መታችሁ እንትን ታዘን ነበር ወደ እናንተ ጋር ምን አሉኝ?
CT scan ወደ እናንተ ጋር ታዘን ነበረ።
እሺ እሺ
ምኒልክ ሆስፒታል ነበር መጥተው ይወስዳሉ ነው ምናምን ብሎኝ ነበር ዶክተሩ።
እሺ እሺ አስተላልፋለሁ፣ ይደወልላቸዋል።
እሺ አሁኑኑ በእናትሽ ይቅርታ ይሰማኝ ስላልሆነ ቁጥሮትን ወስጄ አምቡላንስ ክፍል አስተላልፋለሁ፣ ይደወልዎታል።
እሺ እሺ
hello
እሺ እሺ እሺ ይደወልልዎታል። ይቅርታ ከቻልሽ ፈጠን አድርጊልን። እሺ እሺ ምን አሉኝ?
ከቻልሽ ፈጠን አድርጊልን።
እሺ ይኸው አሁን ቁጥሮትን ወስጄ ይህን ስልክ እያስተላለፍኩኝ ነው። ከአምቡላንስ ክፍል በዚህ ቁጥር ይደወልልዎታል።
እሺ እሺ